ጤና ይስጥልን።
አሎ ጤና ይስጥልኝ።
አብሮ ይስጥልን አባት አለን እ ሀይሩፍ አለሽ እንዴ?
ሀይሩፍ አለን። አዎ ሁለት ሺ አስራ ስድስት አለን።
ሁለት ሺህ አስራ ስድስት ስንት ነው የሚባለው? ማየ
ሰላሳ አራት ሰላሳ ባንክ ምናምን መቻች ባንክ አለበት ዕዳ ስምንት መቶ ሺ ሀያ አራት ለእጅ ይፈልጋል።
ለእጅ ይፈልጋል።
ሀያ አራት አ- መጨረሻው ነው ቀርበ መደራደር። እሺ በዶልፊንስ ልዋጭ ይሆናል? እኔ ትዌልት ምን አሉ?
ዶልፊን ነበር እንግዲህ ልዋጭ ማድረግ እንችላለን።
አ- ይዘውት አሰራሽ ይዘውት ይምጡ መኪናውን።
እሺ እሺ በቃ ድርድርም ይኖረ ነው ይኖረዋል። እሺ
እሺ አባት